ጤና ይስጥልኝ ቃል ኪዳን ነኝ ከበስተ ቤት ምን ልርዳው?
ሰላም ነው።
ሰላም ልርዳው?
ኦንላይን ተጫዋቹ
ምን አሉ?
ኦንላይን ጌም ተጫዋቹ
እሺ
እና ሳረገ ወደ ሌላ አየር ላይ ቀር ቆርጦ አየር ላይ ቀር አልገባልኝ።
እሺ በዚህ ስልክ ቁጥር ነው የሚጫወቱት?
አዎ ለዚህ እሺ ስንት ብር ነው withdraw ያደረጉት?
ሁለት ዓመት
እሺ አንዴ መስመር ላይ ጠብቁኝ።